Hello?
ነው Hello, Grandma. What is this noise, lady?
እ እንትን ውሃ ውስጥ ስልክ ገብቶብን ነበረ። ቴክ ነው ስልክ
ስልክ ተሳስቶሻል። አትናት ላይ ነው።
እ ስልክ ተሳስቶሻል።
በስመ አብ ወወልድ ወመንፈስ ቅዱስ። ሄሎ ሄሎ ወይ ምን አልሽኝ?
ጤና ይስጥልኝ። አክሰስ ራይድ ነው። ስልክ ተሳስቶሻል።
አይሰማም? Hello
ስልክ ተሳስቶሻል እህቴ።
ስልክ ተሳስቻለሁ።
አዎ አዎ፣ Access Ride ነው።
Hello Hello Hello አይሰማም?
ሄ- እ ይሄ የምንድን ነው? ይሄ የምንድን ነው? የ Tecno company ስልካቸው ነው?
አይደለም፣ Access Ride ነው።
ቴ- ቴሌ ነው?
Access Ride ነው።
እ እ እ Access Ride Ride።
Ride ነው?
አዎ እሺ፣ እሺ፣ እሺ።